ኢትዮጵያ ጠለን ቤት ቤት
ትናንትና withdraw አርግቼ ሶስት መቶ ብር እሺ
አልገባልኝም።
ሶስት መቶ ብር አ
እሺ አንድ ጊዜ በደወልክበት ቁጥር ነው አ በስልሳ አራት መጨረሻ አ እ እሺ ወደ ቴሌ ብር ነው ወደ ንግድ ባንክ ወደ ቴሌ ብር
አ በሳንቲም ፔን የሞከርከው አይደለ እ ማርሻ ነው ስምህ ማስረሻ አ አ አ pending processing ላይ ነው ያለው በቻፓ የሞከርከው አይደል
አ በቻፓ የሞከርኩት አ
አልደረሰኝም። ሶስት መቶ ብር okay እሺ processing ነው የሚለው ከኛም side እና ለቻፓዎች ታሳውቀለህ እሺ እነሱ እሺ፣ ጋር አሳውቅ- ስለሆነ የተያዘው ከእነሱ አሳውቅልሃለሁ እሺ ትንሽ ቆይተህ check አድርገው
እሺ። ምን ትናንትናም እንደዚህ ነበር ያላችሁኝ። ደውዬ አልገባም ግን yeah ትንሽ transaction ላይ ችግር ስላለ ነው ይቅርታ ይገባላል እሺ እሺ